አሎ
አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው ደህና ነህ?
አሉ
የት ሄድክ?
እ
የት ሄድክ እ ትላለህ?
ማን ልበል?
ማንነት የሚሰራልህ
እኔ ባሻ አኪለሽ ነኝ።
የት ሄድክ?
እ ቤተል
አረ
በሆነ ነው እንዴ መስፍን ይዛ ነው
አ
ነው እንዴት ነው
አሪፍ ነው ማየ ነው አይደለ?
አዎ እዛው ላይ ነው።
አ
ኦኬ ተመችቶሻል?
አ
ሰላም በልልኝ። እሺ
እዛው ነው
አሃ እ
ወጣሽ
ትጂ ቤት ነው እኛም እዛው ነን። እ ትጂ ጋር ኦኬ በቃ ጀማ ሰላም በልልኝ።
እሺ እሺ እሺ መጥቼ እሺ ቻው